የሚያስጠኑ ቤት ቤት hello
ብር አስገብቼ ነበር ትናንት በ CBE እሺ ግን እስካሁን አልገባልኝ።
deposit ነው withdraw እ?
deposit ነው withdraw አረ deposit ነው ያደረኩት አስገብቼ ነበር እሺ ማታ፣ ትናንትና ማታ።
እሺ አንዴ ቁጥሩን ንገረኛ ቤት ዜሮ ዘጠኝ አስራ ሁለት
አስራ ሁለት ዜሮ ስምንት ዜሮ ስምንት አርባ ሁለት አርባ ሁለት ሰላሳ ሰባት ሰላሳ ሰባት ወይ ጉዴ። እሺ አንዴ ጠብቀኝ፣ አይ አንዴ ጠብቀኝ።
አይ እሺ ትላንት ነው።
አ እሺ ስንት ብር ነው?
አረብ
አሁን ቼክ አድርገው ገብቶላል።
አይ ቴንኪው ሀምሳ እናት ብር አለው። እሺ እሺ